ጤና ይስጥልኝ በሽት ቤት አሁን ከሆነ ስምንት ዜሮ አልደውል ያገኘዋል ልንገርህ።
እሺ እሺ ማታ ስልሳ ብድር ውስጥ ቀርቼ ነበር ከአዋሽ ላይ።
እሺ
ከዛ በኋላ አልገባም አለች ይባል።
ቤት ቤት አካውንት ላይ ነው አዎ እሺ ስልክ ቁጥርን ንገረኝ እስኪ
ዜሮ ዘጠኝ ቤት ቤት ዜሮ ዘጠኝ አስራ አምስት አስራ አምስት ሰባ ስድስት ሰባ ስድስት ሰማንያ ዘጠኝ ሰማንያ ዘጠኝ
ዘጠና አራት
እሺ ስንት ብር ነበር ያልከኝ
ህዝብ